ጤና ይስጥልኝ ራንክ
ጸጉር ንቅለ ተከላ ታደርጋላችሁ?
አቤት ጸጉር ንቅለ ተከላ ታደርጋላችሁ?
ጸጉር አዎ ወሎ ሰፈር እ?
ወሎ ሰፈር
የሰፈር አዎ ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ አድርገሽ ደውይላቸው
እሺ፣ ሀምሳ ሶስት ሀምሳ ሀምሳ አይደለም ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ
እሺ፣ እሺ አመሰግናለሁ።